ትንሽ ቤት
አቤቲክ account ለመክፈል ነበረ እሺ እና እምቢ አለኝ። ስልክ ቁጥሬ ምናምን ሳስገባበት ምን ብለህ ነው የው- ዘጠኝ ብለህ ነው እንትን ያልከው?
አ ዘጠኝ ብዬ ዘጠኝ ብለህ ነው የጀመርከው?
አ ምኑን ያስቸገረክ ታዲያ?
password ዱ ነው። አ password not pass- ስታስገባ ስምንት digit አድርገህ አስገባው።
okay እሱ- ስምንት digit አድርገህ አንድ capital letter፣ small letter፣ አንድ symbol። symbol ማለት እነዚህ የ at የ hashtag ምልክቶች አሉ አይደለ? መሰላል ምልክት አ እሱን አንድ ተጠቅመህ ከዛው ሌላውን ቁጥር ማድረግ ትችላለህ። ከዛው ተመሳሳይ እንዲሆን confirm አድርግ የሚልክ ላይ መጀመሪያ የሞላከውን password copy አድርገውና confirm የሚልክ ላይ paste አድርገው ከዛ አንድ አይነት ሲሆን እ, ይገባል።
እሺ
እሺ